Hello? Hello? ሄሎ
አሎ ሰላም ጤና ይስጥልን። ሄኒ ሰው ተወበዴ አዎ እንዴት ዋልክ?
ሰላም ነው።
እግዚአብሔር ይመስገን። ዊን ታባላለሁ ከዊፕላስ ሶሊዩሽን ነበረ ምደውልልህ።
እሺ ስልክህን ከኢንተርኔት ላይ ነበር ያገኘሁትኝና ዊፕላስ ሶሊዩሽን ሀምሳ አይነት አገልግሎቶችን በአንድ አፕሊኬሽን ይዞ የመጣ ቴክኖሎጂ ነው።
አዎ እናም ከዛ ውስጥ ያንተ አገልግሎት mechanics ነው እና ስልክህን ከዛ ላይ ያገኘ ነው። አንተም ድርጅትህን register በማድረግ በነፃ አገልግሎት እንድታገኝና advert እንድታደርግ እድሉን ለመስጠት ነበረ።
ጥሩ እሺ እሺ፣ በዚህ ስልክ link ልላክልህ።
ላ- ላኪልኝና እሺ፣ አመሰግናለሁ። መልካም ቀን ይሁንልክ።
መንገዱን እየሰሩት ነው። ጫፉ ዘግተውታል።
አዎ።
መዞር አይቻልም።
አይቻልም።
ስለዚህ ልመለሳ በቃ